እኛ ቤት የሌለው ከስተመር ጋር ይታያል።
ኦርደር ነበር
ሀምሳ ሁለት ዜሮ ዜሮ
ሀምሳ
ሀምሳ ሁለት ዜሮ ዜሮ
ሀምሳ ሁለት ዜሮ ዜሮ
እያነሳል እንከላለን ስልክ እዚህ እያነሳል እንከላታለን። ከአስር ደቂቃ በኋላ መልስ እደውላለሁ።
እሺ